Hello ጤና ይስጥልን Donkey Tube ነው።
ጤና ይስጥልን።
ጤና ይስጥልን።
እ፣ እንትን ነበር ተመዝግቤ ነበርና Donkey Tube
እሺ ከዛ- ከዛ እንትን አሉ በቴሌግራም እ፣ እንትን የከፈልክበትን በቴሌግራም ላክ አሉ።
እሺ ላኩልን በቴሌግራም እንትን እምቢ አለኝና እ፣ አልገባ አለኝ ቴሌግራም ላይ
አይ ክፍት ነው ቴሌግራም ላይ እየገባ ነው እና ይገባል።
እ፣ የትኛው ምናልባት ወይ ስልክ ላይ ነው እየላኩ? እ፣ መጨረሻ ስልሳ
አዎ ሰባ አዎ፣ አምስት ሀምሳ አዎ።
አን- አዎ
እዛ ላይ ወይ እዛ ሀይ ላይ ከ- hi ብለው እ፣ ቢጽፉልኝ እ፣ ልገ- contact ለማድረግ እሺ በዛው ስልክ ይደውሉ እና እንደሱ ይበሉ። አሁን ዘጠና አንድ አስራ አምስት ላይ ነው የደወሉት።
እሺ። እና ቦታው ግን የቱ ጋር ነው መማሪያው?
በአካል ነው የሚማሩት።
አዎ
ሀያት ተስፎ ሲኒማ።
ሀያት ተስፉ ሲኒማ
አዎ
እ፣ ራሱ ህንጻውስ ህንጻው
ተስፎ ሲኒማ ተስፉ ሲኒማ ተስፎ ነው ሞል የሚባለው?
ይባላል። ተስፎ ሞል እሺ